ጤና ይስጥልን ቤት ቤት ቤቲ ነኝ የምልለው።
ይቅርታ እህቴ፣ ገንዘብ ወደ ቴሌ ብር ስገለብጥ አየር ላይ ቀርቶብኝ ነው።
መች ነበር የገለበጥከው?
ከትላንት ወደ ሐሙስ ማታ።
አዎ ትላንት፣ ነገ ጠዋት ይስተካከላል። እሺ የትላንትናው withdraw የትላንትናው ትላንት ወዲያ ሳይሆን ከትላንት ወደ ሌሊት ላይ ገባኝ። አዎ የትላንት የትላንት ወዲያው withdraw ነገ ጠዋት አዎ።
ይስተካከላል። ነገ ጠዋት ይገባልሃል። እሺ
እሺ፣ እህቴ፣ እሺ እሺ፣ እሺ፣ አመሰግናለሁ።
መልካም ምሽት።
እሺ፣ እሺ፣ እሺ።